ጤና ይስጥልኝ።
ሰላም ነው?
ሮቤል ኖት?
አዎ።
ሄሎ።
አሎ፣ ይሰማል?
እሺ፣ ሮቤል ኖት?
አዎ፣ ነኝ። አዎ።
ይቅርታ ደንበኛችን፣ የእርስዎ ድምጽ እየተሰማን አይደለም።
አ፣ ሮቤል ነኝ። አይሰማም?
እሺ፣ አሁን ይሰማል። ከአሪፍ ፔ ነው የምንደውልሎት። ማለት እባላለሁ።
እሺ።
ደንበኛችን የእርስዎ ጉዳይ እ፣ ታይቶሎት ነበረ እና አዎ፣ ተመልሷል። አሁን እያየሁት ነበር።
አሁን ተስተካከለ አይደል?
አዎ፣ አዎ፣
ይሰማዎታል?
አዎ፣ አዎ፣ ተመልሷል። አመሰግናለሁ።
ሄሎ አሎ፣ ይሰማል? ይሰማል?
ሄሎ።
አቤት፣ አይሰማም?
እሺ፣ አሁን ይሰማል።
አዎ፣ ተስተካክሎልኛል። አሁን እያየሁት ነው።
እሺ፣ ጥሩ። እሺ፣ ሌላ ጊዜ ተመሳሳይ ችግር ካጋጠሙት እንዲሁ ያሳውቁን።
እሺ፣ እሺ፣ አመሰግናለሁ።
እሺ፣ መልካም ምሽት።